ቪዛ ኢትዮጵያ ቤተልሔም ነኝ። የባኮ ምናርዳውት
የኦክሲጅን ለማስሞላት ለማስመዝገብ እ?
ለማስመዝገብ ነው የደወሉት?
አዎ እሺ የቢጃ የመለያ ቁጥሮትን ወይም ቲን ነምበሮትን
የቢጃ የኩባንያ ቁጥር
አዎ የቢጃ የመለያ ቁጥር ወይም የቤቱን ቲን ነምበር
እሺ
ከዚህ በፊት ደውለው እኛ ጋር ላስመዘገቡ ማለት
ደውዬ አውቃለሁ አዎ ግን በዛ በሀያ አራት ቤት ስልክ ነው አሁን በዚህ
አሁን በዚህ ነው ስላሉኝ አዎ እሺ ቆይ እሺ እያወጣሁት እሺ TIN number zero zero ዜሮ ዜሮ
አስራ ስድስት አስራ ስድስት ሰባ ሁለት ሰባ ሁለት ሀያ ስምንት ሀያ ስምንት ሀያ አንድ ሀያ አንድ እሺ መስመር ላይ ጠብቁኝ እያወጣሁልዎት ነው ደሳለኝ አበባው ባር እንደ ሬስቶራንት ነው አዎ እሺ ሙሉ ስሞትን ይንገሩኝ
እ፣ አናንያ ደስታ እ አናንያ የኔም ደሳለኝ
አሁን በደወሉበት ስልክ ለመዝግበው አዎ በዚህ መስ
እየመዘገብኩሎት ነው ደንበኛችን ይጠብቁኝ እሺ እሺ አመሰግናለሁ
የት አካባቢ ነው የሚገኙት ኮተቤ አንድ ፌርማታ ከጤና ጣቢያው ትንሽ ከፍ ብሎ
እየመዘገብኩሎት ነው ደንበኛችን ይጠብቁኝ
ሙዩ ሙዩ ግን ባለፈው ስድስት ሺህ ያለችው ቤት ስንት ተጣለ?
መስመር ላይ ስላቆየሁት ይቅርታ የቲኬት ቁጥሮች እ? የት- የኩባንያ ሰላሳ አንድ ሀያ አራት ነው ሰላሳ አንድ ሀያ አራት አዎ ይሄ የወረፋ ቁጥሮት ነው ከሶስት ቀን በላይ ከቆየቦት መልሰው እኛ ጋር ደውለው በዚህ ቁጥር እንደ ቅሬታ ማስመዝገብ ይችላሉ እሺ ሌላ መረዳዎች ነገር አለ
አይ ችግር የለም። በቃ አመሰግናለሁ በደወሉ እናመሰግናለን ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙት በኋላ ያስቀምጡ መልካም ቀን እሺ thank you